ጤና ይስጥልኝ አዳማስ Trading ማኮ ሚለር ነው።
እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን።
አለን አለን። አብርሃም እባላለሁ።
እሺ
payment ተለቀቀልን።
እስቲ ዛሬ የምንትናንትና አልገቡም ከትላንት ላይ አላስገቡልንም። ዛሬ ነው እንትን እያለን ያለ ነው እየጠበቅን ያለ ነው። ዛሬ ይገባል ብለን እንጠብቃለን።
ልጆቹ ዶሮ መግዣ ቤት እየተንጫጩብኝ ነው። ኧረ ይገባኛል። እሺ ዛ- ዛሬ እናስገባለን በእርግጠኝነት ስላሉ እየጠበቅን ያለ ነው። ጠዋት ላይ እንደገባልን ከሰዓት ላይ እኛ እንከፍላለን።
እሺ እሺ